እናደርጋለን ሄሎ
ሄሎ ሰላም ጽጌሬዳ አዎ ከችፕ ነበር የምደውሉት እሺ ይቅርታ ጥቅል ጎመንና ድንች አልመጣልኝም ብለውን ነበር አዎ እሺ ሁለት product ነው አይደለ
እ? አዎ ሁለቱ ነው ነገ የት ነው ያለሁት እ፣ ወሎ ሰፈር
ወሎ ሰፈር ነው አዎ
እሺ driver ሲደውል ያንሱላቸው ነገር መልካም ምሽት እሺ አመሰግናለሁ